hello ጤና ይስጥልኝ ብሎኛል። ሳሚስታን ቀጥል።
ሰላም ጤና ይስጥልኝ ከብዩ ነበር እሺ
ዘጠና ሁለት ስልሳ ስምንት ሀምሳ አንድ አልደረሰም እያለኝ ነበር driver ኡ ዘጠና ሁለት
ስልሳ ስምንት ሀምሳ አንድ
አ፣ ቀንድ እኮ እነሱ ሲመጡ ነው order የሚገባው እናቴ እዛ ነው። እነሱ ሲመጡ ነው order እኛ የምናስገባው ያለበለዚያ order ኡ ይቀዘቅዛል። አሁን እናንተ ያዘዛችሁ ስንት ሰዓት ነው? አምስት ሰዓት አ፣ ለ- ለስድስት ሰዓት አስር ጉዳይ ነው ያዘዛችሁ።
እሺ እሱ የመጣው አሁን ነው።
እህ
ስለዚህ እነሱ ካልመጡ እኛ order ማስፋት አንችልም፣ ምክንያቱም ይበላሽብናል።
አ፣ እኮ ግን ደርሷል አይደለ አሁን ደርሷል። አዎ አምስት ደቂቃ ጠብቅ ነው የተባለው። ሌላም አልደረስም ምናምን አይደለም የተባለው።
እኮ እሺ አንዴ ላናግረው ይቅርታ የለም
ወጥቷል አዎ እሺ order ኡ እሺ ወጥቷል እኛ እኛ ጋር ነሽ አይ ነው ልጁ ይዞት ሄዷል ልጁ እንደቆመ ነው no።
እናንተ ጋር
ይዞት አልወጣም order ኡ። አሁን ወጥቷል። already ready ሆኗል።
እሺ ልጁ አጠገብሽ ነው ታገናኘኝ የለም የለም እሺ እሺ አመሰግናለሁ